ሄሎ ሄሎ
ሌሎ ጤና ይስጥልን። ቤስት ቤት ምንለው ነገር
ያልተለቀቀ እንዲለቀቅልን ፈልጌ ነው። ካሸርኮት ኦኬ፣ እሺ፣
አስራ ሶስት እሺ፣
ሀምሳ ሁለት እሺ፣
ሀያ ስድስት እሺ፣ ዘጠና ስምንት
ዘጠና ስምንት ሌላ ደግሞ Hello እሺ፣ አስራ ሶስት እሺ፣ ሀምሳ ሰባት እሺ፣ ሀያ አንድ እሺ፣ ሀምሳ ስምንት ሀምሳ ስምንት እሺ